ሄሎ ጤና ይስጥልኝ። አብሮ ይስጥልኝ።
ቦታ ለማኝ ነበረ ቤቷ እሺ ስሞትን ንገሩኝ።
ሚኪያስ
ሚኪያስ ነው።
ሙሉ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዘጠና አምስት ዘጠና አምስት ሀያ ስምንት
እሺ ዜሮ ዜሮ ሀያ ስድስት
ዜሮ ዜሮ ሀያ ስድስት አ እሺ እ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር የትኛው ነው? አንድ መደበኛ ነው።
አይ VIP አምስት መቶ ብር።
እሺ ለስንት ሰው ነው ቦታ የሚያስይዙት?
አ፣ እስካሁን ለእኔ ብቻ ነው እንግዲህ እንትን አለ ለእኔ ብቻ ነው።
እሺ ክፍያውን transfer ማድረግ ይችላሉ። እዛው መጥተው በ cash መክፈልም ይችላሉ። ትኬቱን ከጠዋት ጀምሮ በር ላይ ያገኛሉ።
ነገ አዎ አዎ ነገ እ፣ ስፖርት ኮሚሽን ነው
አዎ ስፖርት ኮሚሽን አዳራሽ ኤርፖርት አካባቢ ያለው።
ኤርፖርት አካባቢ ያለው። okay ይዛ አያይ። እሺ እሺ አመሰግናለሁ። መልካም ቀን።
እሺ